Hello ጤና ይስጥልኝ።
ወይ ሰላም።
ሳምራዊት አዎ ሳምራዊት ነኝ።
ከሐዋሳ Express ነበር የምንደውልልሽ።
እሺ እ ከብሉይ ወልደየ ወልደየስ መልእክት ነበርሽ ከአሜሪካን ሀገር ከብሌና እሺ እሺ እ እቃው ስለደረሰ office መተሽ እንድትረከቢ ነበር።
እሺ የት ነበር ቢሯችሁ?
ሀያ ሁለት ጌታውን በሻ
ጌታውን በሻ እሺ እሺ ሀያ ወይኔ ሁለት ምናምን መጠን ይቻላል። እስከ አስራ አንድ ሰዓት አለ። እ መታወቂያ እንዳትረሺ።
እሺ አረሰምሽ እሺ መልካም ቀን።
እሺ